ሄሎ
ሄሎ፣ ጤና ይስጥልኝ።
አብረሽ ጥለን አባቴ
ምናሽ ትናንትና ጠብቅኛል፣ እስካሁን ብሩ አልገባልኝም።
ውጅድሮ ነው አይደለ?
ዲፖዚት ነበረ።
ዲፖዚት አዎ፣ በቴሌ ብር አላኩልሽም መሴጅ።
እሺ፣ ስም ማነው? የቴሌግራም ይቅርታ
በቆሬ እ
በቆሬ በቆሬ።
በቆሬ አዎ
እስኪ አንድ hi ሀብትሽ ብለህ ትልክልኛለህ?
ምኑ ስ- ስምህን ስምህን ስ- እሺ ስልክህን ንገረኝ።
ዜሮ ዘጠኝ ሰባ ሁለት እሺ
ሰባ ሁለት ሀያ ሁለት ሀያ ሁለት ሀያ አራት ዜሮ
ሀያ አራት ዜሮ አራት አዎ
Okay። voice ልከህ ነበር ዛሬ። ስንት ብር ነው ያገባለህ?
ሁለት መቶ
ሁለት መቶ ብር ትናንትና ጠዋት አዎ ነበር።
ይሄ ሰባ ሁለት ነው አይደለ ስልክህ?
አ- አዎ ሰባ ሁለት
እሺ አንዴ check ላድርገው።
እሺ አርጊሽ
የመቼ ነበር ቀኑ?
ትናንትና ጠዋት አንድ ሰዓት ከሀያ ደቂቃ አምሳ
ትናንት ጠዋት አዎ
ይሄን የቤት ቤት ቁጥር ዜሮ ዘጠኝ ሰባ ሁለት ሀያ ሁለት
ሀያ ሁለት
ሀያ አራት ዜሮ አራት
ሰባ ሁለት ሀያ ሁለት አ፣ ቆይ ከ CBE ነው ከቴሌ ብር ላይ ነው?
ከ CBE ነው
ከ CBE ላይ ነው።
አዎ
እሺ አንድ የ CBE ስልክ ትነግረኛለሽ?
ይሄ ራሱ ነው ሰባ ሁለት ሀያ ሁለት ሀያ አራት ዜሮ አራት ሁለቱም በ- በሁለቱም ነው የምትጠቀምበት?
አዎ ከ CBE ብር ወራ እሱ በ CBE account ደግሞ እሱ ራ- እሱ እሱ ራሱ ነበር ያ ቁጥር ራሱ ነበር
Okay፣ እሺ ማን ይሄንን እያየ ያለው?
አ
አንድ ደቂቃ ጠብቀኝ። እሺ።
እሺ እሺ ደ- እሺ
እ ሲቪ ነበር የሚለው ማን ነበር?
አ ይሄ አሁን እልክልህና refund ካደረጉት በኋላ እደውልልሃለሁ።
አሁን ትልካለሽ አዎ እየላኩላቸው ነው ለቻፓ።
እሺ እና ልጠብቅሽ አዎ መልሼ እደውልልሃለሁ።
እሺ እሺ thank you እሺ እሺ አባቴ፣ ስለደወልክ እናመሰግናለን።
እሺ በእናትሽ